Lembei se tweet dat ik. No.
Hello.
Hello?
Hello. ሄሎ ጤና ይስጥልኝ።
አብሮ ይስጥልን። ምን ነበር?
ትላንትና ማታ ማለት ነው ማታ እ
ከቴሌብር ወደ ቤስቲቢት ዲፖዚት አርግቼ ነበር።
እ
ከቴሌብር ወደ depo- ወደ ቤስቲቢት ማለት ነው እሺ። depo- ብር እሺ።
deposit አርግቼ ነበር deposit ስታደርግ የደረሰህን text እ፣ ቴሌግራም ላይ ላክልን።
እኮ ቴሌግራም ላይ ልኬያለሁ። በዚህ ስልክ አይደለም እ፣ ቤስቲቢት account ኤ ማለት ነው።
እኮ ት- እ፣ check እናደርገዋለን። በቃ ቴሌግራም ላይ ካዋራን እዛ ላይ እንመልስልሃለን።
እኮ ከ- ከማታ እስካሁን በቴሌግራም ያወራው ነው። ማንም የተመለሰልኝ ነገር የለም።
እሺ፣ ንገረኝ ስልክን ዜሮ ዘጠኝ አርባ ሶስት አርባ ሶስት አስራ አራት አስራ አራት
አርባ ሶስት ሌላ አርባ ሶስት አርባ ሶስት ሰላሳ ሶስት መጨረሻ
ለቻፓዎች አሳውቀንልሃል ነው። እሺ፣ ትንሽ ጠብቅ።
ቻባ አሳውቀን አዎ፣
እና ስንት ሰዓት ልጠብቅ?
አላወቅኩኝ። ትንሽ system ስላስቸገራቸው ነው ያስገቡልሃል።
እሺ እሺ እሺ